hello
ሰላም ነው።
እግዚአብሔር ይመስገን። እንዴት ዋሉ?
የቻን ትምህርት አሁን ለመማር ነው።
እሺ
ምን ምን ያስፈልገኛል?
hello ስልኮት ይቆራረጣል።
ምን ምን ያስፈልገኛል?
ስምና ስልክ ስም?
ይንገሩኝ። ስም ማን ይባላል? ስም ለይና ጀማል
አናለኝ። ይቅርታ
ለይና ጀማል L E Y N A
L E
Y
እሺ N A
ሌይና አዎ
እሺ አባት ጀማል
ስልክ ልስጠት ዜሮ ዘጠኝ ሀያ ስድስት እሺ
አርባ ሁለት እሺ አሁንም አርባ ሁለት
እሺ ስልሳ አንድ
እሺ ማስታወቂያው ምን ላይ ነው ያዩት?
ምን አልከኝ? ምን አልሽኝ?
ማስታወቂያው ምን ላይ ነው ያዩት? ልጅሽ በ- እንደምናስተምር እ? ማስታወቂያ ላይ ነው ያየሁት።
ምን ላይ
እሸቱ Donkey Tube
YouTube ላይ እሺ አድራሻው የት ነው?
አድራሻ አድራሻ እዚህ ሐዋሳ ነው።
hello አቤት
በኦንላይን ነው በአካል መማር የሚፈልጉት?
በ online በ online በኦንላይን እሺ ኮርሱ የሶስት ወር ኮርስ ነው።
ምን አልሽ?
ኮርሱ የሶስት ወር ኮርስ ነው። ኮሜዲያን እሸቱ ነው የሚያስተምረው። ለሳምንት ሶስት ቀናት ለ- ለሳምንት ለተከታታይ ሶስት ቀናት ውስጥ ኮሜዲያን እሸቱ የሚያስተምረውን ቪዲዮ link እንልክልዎታለን።
እ፣
እርስዎ ማየት ከጀመሩበት ለ24 ሰዓት ብቻ ነው link ኡ የሚሰራው።
እሺ በሳምንት አንድ ቀን ለሚኖራችሁ ጥያቄ ከኮሜዲያን እሸቱ ጋር Google meeting ይኖራል።
እ፣
በሳምንት አንድ ቀን ለሚኖራችሁ ጥያቄ ከኮሜዲያን እሸቱ ጋር Google meeting ይኖራል።
በሳምንት አንድ ቀን
ስለ ትምህርት ጥያቄ ካላችሁ ከኮሜዲያን እሸቱ ጋር Google meeting ይኖራል።
እሺ
የአከፋፈል ሁኔታ ሀያ ሰዓት የምናስተምረው የአንድ credit hour ዋጋ ሰባት መቶ ሀምሳ ነው። ሰባት መቶ ሀምሳ በሀያ credit hour ክፍያችን አስራ አምስት ሺህ ነው ማለት ነው።
ሀያ ሰዓት ሀያ ሰዓት ነው የምናስተምረው እ፣ በአጠቃላይ ማለት ነው።
ሀያ አራት ሰዓት ሀያ ሰዓት እሺ ትምህርቱ የሚፈጀው ሰዓት ሀያ አራት ሀያ ሰዓት ነው።
እሺ
የአንድ credit hour ዋጋ ሰባት መቶ ሀምሳ ነው።
ሆኖ
የአንድ credit hour ዋጋ በሰዓት ነው ክፍያው። ትምህርቱ የሚሰጠው በሰዓት ነው።
ስንት ቪዲዮ credit hour?
ምን አለ? ሀያ credit hour ሀያ
ሀያ credit hour ነው።
እሺ
የአንድ ስንት credit ይመጣል አንድ ላይ?
አስራ አምስት ሺህ አስራ አምስት ሺህ አስራ አምስት ሺህ አዎ ነገር ግን እስከ ነገ ስድስት ሰዓት በየቀን ነው ወይስ ከተመዘገቡ እህ፣
እስከ ነገ ስድስት ሰዓት ከመ- ከተመዘገቡ ሰላሳ አራት percent discount አለው።
እሺ ይህ ማለት አስራ አምስት ሺህ ሳይሆን የሚከፍሉት እስከ ነገ ስድስት ሰዓት ብቻ አስር ሺህ ነው የሚከፍሉት።
አስር ሺህ እስከ ነገ ስድስት ሰዓት ከተመዘገቡ ማለት ነው።
እሺ በባንክ ነው አሳልፍለው አይ በባንክ transfer ያደርጉልኛል። አዎ
እሺ በ- ይይዛለሁ አንድ ሺ ሀያ ሰባት ሰማንያ አራት ዜሮ ስልሳ አርባ አራት አዎ account ኣችን እሱ ነው። ቴሌግራም በቴሌግራም ስልካችን ደግሞ ስም፣ ስልክ ቁጥር፣ ኢሜል አድራሻ አድርገው የገቡበትን የብር መጠን ይልኩልኛል።